አብሮ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት ነው?
እሺ ኢትዮ ቺክን ነው የደወልከው?
አዎ ለም እንቁላል ይገኛል እንዴ እናንተ ጋር?
እ?
ለም እንቁላል ይገኛል እንዴ እናንተ ጋር? ታጥፎ የሚፈለፈል ኩበት ቦቫንስ ተሰርቶ?
ቦቫንስ ነው የምትለው?
እ? ለም እንቁላል እንቁላል እንቁላል ብቻ ለመግዛት ፈልገህ ነው?
አ አ እንቁላል
እ
እ፣ ከየት ነበር የደወልክልኝ? እስቲ
ከአርባ ምንጭ
አርባ ምንጭ። እሺ ስምህን ንገረኝ።
ሶፎንያስ ይባላል።
ሶፎንያስ ማ
ሶፎንያስ ማ ሶፎንያስ አስፋ ሶፎንያስ አስፋ
ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ እህ፣
ሰባ አምስት እህ፣
ዜሮ ሰባት እህ።
ዘጠና አራት ሀያ አራት አራት፣ ሀያ አራት።
ዘጠና አራት ሀያ አራት አዎ፣ ዘጠና አራት አዎ። እሺ የጫጩትን የእንቁላል ጫጩት ፈልገህ ነው አንተ?
አይ እኔ እንቁላሉን ፈልገን incubator ውስጥ አስገብቼ ለማፈልፈል አዎ ኢትዮ ቺክን የአንድ ቀን ጫጩት በማስ- በማሰራጨት ነው የምታወቀው። የእንቁላል ስርጭት እስካሁን አልጀመርንም። የአንድ ቀን ጫጩት ነው እና የምናከፋፍለው።
አ- ለበለጠ የአንድ ቀን ደግሞ አዎ ለ- የአንድ ቀን ጫጩት ነው።
አ- አንድ ቀን ጫጩት ነው የምታ- የምታስረክቡት።
አዎ
እም- እንቁላል እ፣ የፈለፈለ የለም እናንተ ጋር?
አዎ እንቁላል እስካሁን አልጀመርንም። ለበረ- ለበለጠ መረጃ ደግሞ እዛ አካባቢ የእኛ ተወካይ አለ። አ፣ የእሱን እ፣ ስልክ ልስጥህ እና ከእሱ ጋር መነጋገር ትችላለህ።
እሺ፣ እሺ።
ይመቻል አሁን ለመያዝ?
አዎ ይመቸኝ። ችግር የለም።
እሺ።
ዜሮ ዜሮ ዘጠኝ እሺ።
አ፣
ሄሎ፣
ሄሎ
አቤት፣ አቤት። እስቲ ቁጥሩን ንገረኝ።
ወላይታ ነው አይደለ ዞኑ?
እ፣ አዎ ክልሉ አርባ ምንጭ የ- የእናንተ ድርጅት እዚህ ሄኖክ ነው አይደል ያለው? እሱን ስልክ አውቃለሁ።
አሀ የእሱ ስልክ አለ?
አዎ አለኝ። የና- የእናንተ ደንበኛ ነበርኩ እኮ አንድ ቀን ጫጩት ከእናንተ እየተረከብኩ አ፣ okay።
እየሰራው ነበር። የእናንተ ደንበኛ ነበር።
ስለዚህ አዎ ለእሱ ደውለህ ጠይቀው። መረጃ የፈለከውን መረጃ ከእሱ ታገኛለህ። እዛ አካባቢ እሺ።
የተወካዩ የእኛ ተወካይ ነው ዶክተር እሺ እሺ እሺ